አበዛው።
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከአዲስ አውትፊትስ ነው የምደውለው። ጫማ order ተደርጎ ነበር።
ከየት?
ከአዲስ አውትፊትስ ነው የምደውለው።
ከአዲስ አውትፊት።
አዎ ጫማ order ተደርጓል። ሶፊያ በሚል ስም okay። እሺ order ተደርጎ ነበር።
መች- መች ነው የተደረገው? በቃ እሷ የለችም፣ እነግራታለሁ። ትወስዳለች። የምትወስድበት ሁኔታ ካለ ትወስዳለች። እነግራታለሁ።
እሺ thank you እናመሰግናለን።